hello ጤና ይስጥልን ቤት ቤት
እግዚአብሔር ይመስገን ሰላም ነው።
ሰላም
አዎ የሆነ withdraw ጥልም ጠይቄ ነበር።
ም- ምን አልከኝ?
withdraw ጠይቄ ነበር።
okay confirm ነው አዎ አልገባልህማ።
አዎ በዚህኛው ስልክ አይደለም።
እሺ ሌላ ቁጥር ነው።
አዎ እሺ ንገረኛ።
ዜሮ ዘጠኝ አስር አስራ ስድስት አስር አስራ ስድስት ሰባ አራት ሰባ ዘጠኝ
ሰባ አራት ሰባ ዘጠኝ አዎ
እሺ ስንት ብር ነበረ?
ሁለት ሺህ
ሁለት ሺህ ብር።
አዎ እሺ ወደ ቴሌ ብር ነው ወደ CBE?
ወደ Commercial Bank ነው።
ትናንት ነው ዛሬ ነው? ይቅርታ
አይ ዛሬ ነው።
በቻፓ ነው ያልከው አይደል? አባ አዎ።
ዋቅጅራ አዎ አሁን ገብቷል። እሺ check አድርገው።
እሺ አመሰግናለሁ።
እሺ መልካም ቀን። ስለደወልክ እናመሰግናለን።
እኔም አመሰግናለሁ።
እሺ እሺ